gracias.
Viste que... no, sí, pero- ¿Hello? ¿Hello? ¿Hello? ¿Hello?
ያው
አቤት
ብር ነበር አክቲቭ ለማድረግ ፈልጌ ነበር ሁለት ሚሊ ብር።
እ፣ እሺ አንዴ ጠብቀኝ።
እሺ
Hello Hello Hello ይሰማል?
ይሰማል። አሁን እሺ ምን ነበር? ይቅርታ
ብር ከፓስቢ ላይ ለማውጣት ፈልጌ ነበር ወደ ቴሌ ብር ለመላክ።
እሺ ሞክረው ነበረ እምቢ ብሎት ነው ወይስ ለመላክ?
አዎ እንዲህ ብሎኝ ነው
እሺ የቤት ቤት ቁጥሩን ንገሩት።
እ የቤት ቤት ቁጥሩን ንገሩት።
የሚስጥር ቁጥሩን የቤት ቤት ቤት ቤት የሚጠቀሙበትን የቤት የስልክ ቁጥር።
ቁጥር አዎ
የቤት ቤት